Hello. Hello. Hello.
አቤት
አቤት።
ተደውሎልኝ ነበር።
በዚህ ስልክ ነው የተደወለው? በዚህ ስልክ
አለ
በዚህ አሁን በደወልበት ስልክ ቁጥር ነው የተደወ የደወልንልዎት?
አ እሺ ከገ- ከገበያ ኤክስ ነበር የደወልንልዎት እሺ እና ከዚህ በፊት በእኛ ሽያጭ ሰራተኞች አማካኝነት የኮንስትራክሽን እቃውን ለመሸጥ የኛ መተግበሪያ ላይ ተጠ- ተመዝግበው ነበረ እሺ እና እንዴት ነው እየተገበያዩበት ነው ወይ የሚለውን ነገር ለማጣራት ነበር የደወልነው።
አዎ እየተገበያየሁበት ነበረ በእርግጥ። ግን በዚህ ትንሽ ጊዜ ሆኜ ነው መጠቀም ጀምራል።
ስራ ሌሎች ስለጨመርንበት ምናልሽ ሌሎች ፊቸሮችንም ስለጨመርንበት የሚያደርጉት ነበር እዛ ላይ እቃዎችን አስገብተው መ- መጨራረስ እንዲችሉ
እኮ ምናልሽ አለ አለ አቤት ድምፅሽ ይቆራረጣል።
አሁንስ
አሁን ይሻላል። እሺ
update የሚያደርጉት ነበረ
edit አይ update ነበረ እዛ ላይ update አዎ፣ ሌሎች feature ኦችን ስለጨመርንበት እቃዎችን አስገብተው እዛ ጋር ጨ- ጨምረንበታል።
እኮ normal ራሱን application ራሱን አይደል update ነው። ሄሎ ሄሎ፣ ደግሞ ብቻ አሁን ይሰማኛል።
እ፣ ለ- ለ-
ድምፅሽ ግማሽ ግማሹን ነው የሚደርሱኝ።
ቅራሽ ቀመልሽ የደውል ይቅር